hello ጤና ይስጥልኝ ቃል ኪዳን ከቤስት ቤት ምን ልርዳው? hello
hello hello ቃል ኪዳን ነኝ ከቤስት ቤት ምን ልርዳው?
hello ጤና ይስጥልኝ።
አብሮ ይስጥልኝ
ያ
አብሮ ይስጥልኝ ምን ነበር?
አልገባም። እና ምንድን ነው ምን ችግር አለ ታዲያ?
ምን አሉኝ?
ትናንት ወደ ማታ ብር ባለበት ጊዜ ተላከን ቴሌብር እስካሁን አልገባም።
እሺ ቤስት ቤት ስልክ ቁጥሮትን ይነግሩኛል?
ዜሮ ዘጠኝ አስራ አምስት ዜሮ ስድስት
ሄሎ
ሄሎ
እሺ ሄሎ
እሺ ይኸኛውም ቆል ሄሎ አ እሺ ዜሮ ዘጠኝ አስራ አምስት እሺ
ዜሮ ዘጠኝ ነገር እሺ
አስራ አንድ ሰማንያ ስምንት
እሺ ስንት ብር ነው?
አራት
እሺ የምሽ የትናንትና ነው?
አ
እሺ እሺ process ላይ እኮ ነው ይገባሉ። ትንሽ ይጠብቁት እስከ እስከ ትናንትና ትንሽ ጠብቅ ብቻ ያለ ነው።
እኮ ገባኝ እኮ። እሺ አሁን ለሳንቲሞች ያሳውቃቸለኝ ይገባሉ። ትንሽ ይጠብቁ።
እሺ ይጠበቃለሁ። እስከ ከሰዓት ምናምን ይጠበቃለሁ።
እሺ እሺ እናመሰግናለን። እሺ መልካም እሺ እናመሰግናለን።